ሄሎ ሄሎ ወይ ወይ ዳንኤል እንዴት አደርክ?
እግዚአብሔር ይመስገን ሰላም።
አለን። አሁን የላክልኝ አንተ ነህ አይደለ?
አዎ እሺ እ የጉንኖ ሁለት ብሩክን ልኬልሃለሁ።
እሺ የሌሎቹን ግን እ ወይ shop አቸውን በስርዓት አልጻፍክልኝም ይሁን አ- ሱቃቸውን ላገኛቸው አልቻልኩም።
okay፣ እሺ፣ ማዞሪ check የሚለውን ለምሳሌ እ ቆንጦ ማዞሪያ የሚለው ነው።
አዎ፣ ቆንቶ ማዞሪያ ነው።
እሺ እ ሙሉ ሙሉ ስማቸውን edit አድርገህ ጻፍልኝ። እሺ እሺ እሺ፣ እዛው ላይ የጉን ዜሮ ሁለት ጉንን የሚለውን ተውና የሌሎቹን የአራቱን ማለት ነው እሺ ሙሉ ሙሉ የሾፓቸውን ሙሉ ስም ጻፍልኝ።
እሺ እሺ እሺ